የክሊን ጠብታ አምቡላንስ ሰላም ነው። ሳቤት ሆስፒታል ነበር።
መልካም። እሺ እ አንድ ታማሚ ያለን ICU ነው መሰለኛ፣ ICU ነው እ dialysis አለው እሺ።
እና አምቡላንስ አገልግሎት ፈልገው።
ማሽን ላይ ነው አይደለ?
አዎ እ ባለሙያ ታገናኝኛለሽ?
እ ባለሙያ ያገናኝኝ፣ የጤና ባለሙያ።
ነኝ ከላይ ዘና ነው አልኩሽ።
okay፣ እሺ። ምን mode ላይ ነው ያለው ታካሚ?
አላየሁትም። ICU እንዳለ ነው የነገረኝ።
ያው የማሽኑ ሞዴል intubate ስለተደረገ በቃ እንትን ልበልልሽ፣ ICU ያለው ሐኪም ደውሎ ያገኝሽ።
መልካም።
ስልክሽን ስጪኝ።
ዜሮ ዘጠኝ አስራ አንድ እሺ ሀያ ሁለት እሺ ሀምሳ አራት እሺ ስልሳ አራት እሺ እናመሰግናለን።
እሺ